ጤና ይስጥልኝ ሎንጊቲዩብ
ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን።
እንትን ማሳወቂያ ፈልጋ ነበር እሸቱ እህ
ማሳወቂያ እንድትሰራልን የሀበሻ
የምን ማስታወቂያ ነበር?
የሀበሻ ቀሚስ
እሺ ስልክዎትን ልውሰድ?
ይሄ ስልክ
ስሞትን መጀመሪያ ስሞትን ንገሩኝ።
okay እንትን ነበር አናግርልኝ ስላለኝ ማለት ነው። ኖርዌይ ነው የሚኖረው ልጁ ማለት ነው። ውጭ ሀገር ነው።
እሺ
online market ነው እና እንዲ እንድታሳውቁለት ፈልጎ ነው። የእሱን ስልክ ልስጥሽ?
እሺ ብቻ ስንደውል የምናገኘውን ሰው ስልክ ቁጥር ይሰጡኛል።
እሺ በቃ የውጭ ሀገር ነው እና ልላክልሽ ወይም ልንገርሽ?
ስሞት ማን ነው? አይ ንገሩኝ።
እሺ ስልኩን ልንገርሽ?
ስሙንም ስልኩንም ጌታዬ።
እሺ ሳይሞን ሳይሞን ሳይሞን?
ብለሽ ሳይሞን አዎ
ሳይሞን ነው?
ሳይሞን ሳይሞን አዎ ሲሞን ሳይሞን።
ሲሞን ሲሞን ሲሞን
እሺ
የ- የቀሚሱን እንትን ልንገርሽ
እም?
የምታሳውቂው ማለት ነው።
አይ ችግር የለውም ወንድሜ። አሁን እኛ ስንደውል የምናገኘውን ሰው ስልክና ስልክ ቁጥር ብቻ ስጠንና ከዛ እሺ።
በኋላ ከ marketing officer ዋ ጋር discuss ታደርጋላችሁ።
Okay በቃ እሺ ልንገርሽ ስልኩ ስልኩን ስጠኝ። አዎ
Okay ይሰማል?
ይሰማኛል። አዎ
አርባ ሰባት plus አርባ ሰባት ነው plus አርባ ሰባት
ዘጠና ሰባት
ዘጠና ሰባት
ሰላሳ ስምንት ሰላሳ ስምንት ሀያ ስድስት ሀያ ስድስት
ሰላሳ ዘጠኝ ሰላሳ ዘጠኝ WhatsApp አለው?
አዎ WhatsApp አለው። አዎ
እሺ እንደውላለን።
በቃ ደውለሽ S Afro Dress በይው። S እሺ።
Afro Dress ነው የሚለው። እሺ እሺ አመሰግናለሁ።
እሺ thank you አመሰግናለሁ።